ጤና ይስጥልኝ። ሁሉ ስፖርት
ሰላም ነው እግዚአብሔር ይመስገን።
አለን። ትራን እሑድ ዕለት የሆነ ብር በልቼ ነበር እና withdraw አግቼው ነበር።
እም?
ብር የሆነ cashout አግቼ በልቼ ነበር።
እሺ ከዛ ከሁሉ ስፖርት ወደ ቴሌብር ልኬው ከሁሉ ስፖርት successful ይላል፣ ግን ወደ ቴሌብር ግን አልገባም ብሩ።
እሺ transaction history ውስጥ ይግቡና ያስተላለፉበትን screenshot አድርገው ይላኩ እሺ okay። በሁሉ ስፖርት ምን ላከው? በድረገጹ
እ ቴሌግራም፣ በቴሌግራም ላክላቸዋል።
አዎ ቴሌግራም ላይ ላኩልን።
እሺ